ሄሎ ስንቱ አቤት ሰላም እንዴት ነህ? ሰላም ነኝ። ከቢሮ ነው የምደውልልህ።
ወዬ፣ ሰላም ወዬ።
ወይ እንትን ምንድን ነው customer ተቀይራለች ያልከው order ነበረ አዎ፣
እና customer ሯ እንትን እያለች ነው ህፃን ልጅ ነው ያዘዘው አልቀበልም እያለች ነው ኦርደሩን።
ምንድን ነው ያመጣው?
አርባ ሶስት አርባ ስድስት order ነበር ማለት ነው።
አዎ፣ customer ሯ እኔ አይደለም ያዘዝኩት ህፃን ልጅ ነው ያዘዘው አልቀበልም order ኡን ብላለች።
ምን ማለት ነው?
እህ
አሁን ምንድን ነው ነገር ሲጀመር ሴት አይደለችም።
እኮ ገብቶኛል። እስቲ ደውልላት። ግን ለእኛ እንደዛ እያለን ነው ከስተመር እና ምን ምን አልቀበልም እያለ ነው። ስለዚህ ኦርደሩ ተናሽ ነው የሚሆነው።
ወይኔ ጉድ ይፈላ። ቆይ እስኪ ልደውልሽ ፈልሽ።
አዎ ደውልና በዚህ ሳይሆን በ አይ እኔ ደግሞ ያሉትኝ ይኸውልሽ ወንድ ነው ያናገር ሲጀመር ወንጌላዊት ነው ያለሁት እኔ አለኝ።
ኦኬ እስቲ መልሰ ደውል እ ወይ እ እና ደውልልኝ እሺ፣ በዚህ ስልክ ራሴ ስልክ እሺ